ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ገንዘብ ወደ ቴሌ ብር ለማስተላለፍ ብዬ
እም ከሁሉ ስፖርት ላይ ወደ ቴሌ ብርም አላለፈልኝም እዛ ላይም አልቀረም።
okay አስተላልፈዋል ግን?
አላስተላለፈም ሁለቱንም አላረገልኝም ግን ገንዘቡ የለም።
okay ሁሉ ስፖርት account ላይ successful አላለም?
አላለም።
እሺ በዚህ ስልክ ነው የሚጠቀሙት?
አዎ
እሺ ሲስተካከል እናሳውቅዎታለን ደውለን።
እም መልካም ቀን።
እም